hello hello ሁሉ ስፖርት ነው ባኮ የምንደውለው።
ትላንትና ጠዋት ወጪ አዝዤ ሀያ ሺህ ወጪ አዝዤ ነበር።
እሺ ከዛ ቆይቶ ቆይቶ መለሱትና ወደ ሁሉ ስፖርት ግን አስራ አስራ ስድስት ሺህ አካባቢ ነው የተመለሰው።
እሺ ጥያቄትን ቴሌግራም ላይ ጻፉልን።
በምን ስልክ ቁጥር ቁጥር ያዙ
አ አ ዜሮ ቁጥር ዘጠኝ ሐዘን እሺ ቆይ አንዴ ዜሮ ዘጠኝ ሰባ ስምንት
ስምንት
አራት ስድስት አስድስት ሰላሳ ዜሮ ስድስት
አስራ ዜሮ ስድስት እሺ አመሰግናለሁ።
እሺ ወደ- ወደ- ወደ- ወደ- ወደ- ወደ-